በናችን ያስጥልን ችግር
ጤና ይስጥልን አብሮ ይስጥልን።
አለን። እንትን አዘዤ ነበረ ሽንኩርትና ድንች በቢስልክ እሺ
እና አልደረኝም። በአስራ ዘጠኝ አዘዝኩት ነው በአስራ ዘጠኝ ነው ኦርደር ያደረጉት
ወደ ያሳውቀውና
አቤት ወደ ወደ እናንተ አልደወልኩም።
ኦኬ ለእኛ ቢያሳውቁን ጥሩ ነበር። ዛሬ እንዲላክሎት እናደርግ ነበር። ምን ነበር አይ አይታወቅም።
ትላንት ደውለው ትላንት እንትን ደውልኝ ነበር ኦልሬዲ ማካባቢ እና ደውለው ነበረ አጋጣሚ ቤቢ ዞት ብዙም ቆይ ደውሉላ ኦልሬዲ እንትን ደውል መቷል ሲጀመር ማለት ነው። አዎ ዝም ብለን ተመለስን። አዎ መጀመር ከመምጣታቸው በፊት ወይ ኖቲፊኬሽን ይሆናል ልንመጣ ነው ወለፈው ቢሉም ጥሩ ይጠብቅ ነበር ያሉት አልደወሉም ስለባሉ ማታ ላይ ግን አይ ተመለስን ሳይመጡ ዕለት ነው። አሁን ደግሞ ትንሽ እንትን አለ መሰለኝ አዎ።
እሺ ግን ሌላ ደግሞ የኦርደር ቅቡት ለእኛ አሃ፣ ያሳውቅላችሁ አሃ፣ ሳይሆን ለእኛ አሃ።
ያሳውቁን በእናት ይላክልናል። እንደዚህ አሃ፣ ደግም አሃ። ነው አይደል? አዎ፣ ይቅርታ በዛ ብሎ።
የሚሰልኩት ለዛ ነው። ዘወትር እንደውላለን፣ ከዛ ደው እንጠብቃለን። እንደዛ ነበረ። አሁን አሁን ላይ ነው ትንሽ እንትን ድንችና ያለው።
ሽንኩርት ነው አይደለ?
ድንችና ሽንኩርታ።
እሺ ስለዚህ ነገ ጠዋት ሲለኝ መቀበል እሺ ይችላሉ።
ያልኩት አመንኩትና፣ አዎ አ- ችግር የለውም ቤት ሰው ስላለ ችግር የለውም ነበር።
እሺ የት ነበር location ኑ?
ሰሚት ሁለተኛ በር።
ሰሚት።
አዎ፣ እሺ ነገ ሰሚት እንልክሎታለን።
ሁለተኛ በር። እስኪ እንግዲህ ያው እጠብቃለሁ።
እንልካለን እንልካለን።
እሺ፣ እሺ።
እሺ እሺ መልካም ምሽት። እሺ